ሄሎ
ሄሎ
ሄሎ ሰላም ነሽ?
እግዚአብሔር ይመስገን።
ሳፋ ነው።
አዎ፣ አዎ።
ወደ ቴሌብር ትራንስፈር አድርጌ ብር አልትገባም። መቶ ሀምሳ ወዴት?
ብር ወደ ቴሌብር
ከየት ከአቤተር ነው ወይ
እ?
ከአቤተር ነው?
ምን አልሽኝ?
ከአቤተር ነው ትራንስፈር ያደረጉት?
አዎ ቴ- በሀበሻ ባንክ ነው። ሳፋ ሀበሻ ቢኪንግ አለ ከሱ ወደ ቴሌብር ቴሌብር ቁጥሩን ይንገሩኝ።
ስልክ ቁጥሬ
ወደ ቴሌብር ነው ያሉኝ አይደለ?
አዎ ከጫፓ ወደ ቴሌብር ነው የላኩት፣ ግን አልገባም ወደዛ።
ቴሌብሩን ይንገሩኝ።
የቴሌብር ምን ስልክ ቁጥሩ አዎ፣ አዎ።
ዜሮ ዘጠኝ አስራ ሶስት
እሺ፣
ዜሮ ዜሮ ስልሳ ሰማንያ
ከሀበሻ አልወጣም፣ ወጪ አልተደረገሉትም። ሀበሻን ነው የሚያነጋግሩት።
በሀበሻ ማለት ቻፓ ያዋርን እንዴ
አይ ታፓ ገንዘብ ማስተላለፊያው ነው እንጂ እኮ በሱ ነው ግን የላኩት እኮ
እስካሁን ቻፓ መሀል ላይ ያለው ባህል ወደ ቴሌ ብር ከቴሌብርም ወደ ሀበሻ ያስገባል። መሀል ላይ ያለ ማስተላለፊያ መንገድ ነው እንጂ ቻፓ አዎ።
የቤት ኢንሹራንስ አይደለም። ገንዘብ ፋይናንሻል ቴክኖሎጂ ነው።
ስለዚህ ም- ምንድን ነው እኔ አሁን እንደዛ ትራንስፈር ነበር ሌላ ጊዜ ማድረጉበት በሌላ ጊዜ ማድረግበት ነው ያደረኩት፣ ግን ቆረጠ፣ ግን አላስገባውም።
እኮ አሁን እንዳልኩት ወደ ቻፓ አልተላለፈም ብሩ ከሀበሻ ቤትል አልወጣም። So ሀበሻን ነው የሚያናግሩት።
ሀበ- ሀበሻ betting ን ነው የማናግረው።
አዎ አዎ
እሺ እሺ፣ አመሰግናለሁ።